ሰላም ጤና ይስጥልኝ።
ሌላ ሰላም ነው። እንግዲህ እግዚአብሔር ይመስገን።
በኢንስቲትዩ ላይ ስራ መስራት ፈልጋለሁ እና
እሺ፣
አላ
በምን ጉ- በምን ዘርፍ ነው መስራት የፈለግሽው?
እኔ ችግር የለውም ማንም ሰው
ምን አልሽኝ?
ማንኛውም ነገር የመስራት ፍላጎት
ማንኛውም ሳይሆን በምን መስራት ትችያለሽ? አንቺ ከዚህ በፊት በምን ሰርተሻል?
ከመርት ሳስር ነው ያለው።
እስከ አስር አዎ
ሞግዚት ሆነሽ መስራት ትችያለሽ? እ?
ምን አልኩኝ?
ሞግዝ- ሞግዚት ሆነሽ መስራት ትችያለሽ?
ሞግዚት እህ።
እሺ
ልመዝግብሽ እና ያው እኛ አሁን የሞግዚት ሆነው የሚሰሩ ልጆችንም እንመዘግብ እየመዘገብን ነው እ፣ ስልጠናም እ፣ እናሰጣለን እና አሁን already ምዝገባ ብቻ ነው። ግን ሌላ መስራት የምትችይው ነገር ካለ በዚህ ዘርፍ እሰራለሁ ካልሽኝ መዘግብሻለሁ
እሺ መዝግቢኝና ችግር የለውም።
እ
እሺ በሞግዚት መዝግቢኝና ሌላ ሞግዚት መስራት እችላለሁ።
እሺ፣ እሺ ስምሽ ማን
ስሜ መልካም
ማን?
መልካም
መልካም አዎ
መልካም ማን
ስዩ
እሺ እ፣ ስልክ ቁጥርሽን አንዴ ትነግሪኛለሽ? ዜሮ ዘጠኝ ሰባት
ሀያ ሰባት ሀምሳ ዘጠኝ ሃምሳ ዘጠኝ ሀምሳ ሰባት
ስንት ሀምሳ ዘጠኝ ቅርታ ድምፅሽ እየተሰማኝ አይደለም።
ዜሮ ዘጠኝ ሀያ ሰባት
ሀያ ሰባት ሀምሳ ዘጠኝ ስልሳ አራት
እህም፣
ሰላሳ ዘጠኝ
አንዴ ድጋሚ ንገሪኝ፣ ድጋሚ ንገሪኝ። አንዴ ሀምሳ ሰባት
ሀያ ሰባት ሀምሳ ዘጠኝ
እም፣ እሺ መጨረሻ ስንት ነው?
ሰላሳ ዘጠኝ
ሀያ ሰባት ሀምሳ ዘጠኝ ሰላሳ አራት ሰላሳ ዘጠኝ እድሜሽ ስንት ነው?
ሀያ ሶስት
እሺ ከዚህ ቤት እ፣ ልጅ አሳድገሽ ታውቂያለሽ? ሄላ
ወይ ምን አልኩኝ?
ልጅ አሳድገሽ ታውቂያለሽ ወይ?
አይሰማኝም እናት እናት
ከዚህ በፊት ልጅ አሳድገሽ ታውቂያለሽ?
እሺ እዛ መጠው በአካል ማናገር ይችላሉ። እኛ ማንበብ ይቻላል።
ስለሆነ በአካል የማስታነጃ እሺ፣ በቃ ሳይቱ እዛ ላይ እንደውልሻለን። መልካም ቀን።
እሺ፣ እንቀጥላለን።